ሄሎ እዛ እዛ አንድ ይበል ብሎልኝ ነበር። አቤት
ማ አቤት ለ-
ይደለ እ እንትን ከቢሮ ነው ከዛ ከቢሮ ነው የተደወለ እና ዜሮ አንድ አንድ ደውሎ ሳውቃቸው እ መጀመሪያ ምግቡ እንዳይነሳ ምናምን ተብሎ ነበር። ከዛ ከዛ ደውሎ እስቲ ንገረኝ።
እ ወንደረሩ ወንድረድ ጋር ወንድረድ ትምህርት ቤት ጋር ነው።
እ እ?
ወንድረድ ትምህርት ቤት ጋር ወንድረድ እኮ order number ኡን ንገረኝ።
ሀምሳ ሶስት ሰማንያ
ሀምሳ ሶስት ሰማንያ እሺ አንዳንዷም እንዳትሮ ተብዬ ነበር።
እሺ፣ አንዴ እዚሁ ጠብቀኝ። እሺ፣ አቤት
እሺ ቶሎ ካርድ የለም። እሺ ቶሎ አቤት። ሀምሳ ሶስት ሰማንያ
ሀምሳ ሶስት ሰማንያ
አዎ፣ disconnect። እሺ፣ ቆይ ታገኛለህ። አንዴ አንዴ አንዴ፣ አቤል ይክፈትልኝ አንዴ።
እሺ እንደገና ደግሞ ከሰላሳ የጀመረው ፒኑ እንትኑ ኦፍ ታይሙም እንደሚሆን አላውቅም። ኦፍ ታይሙም እንደሚሆን አላውቅም። ሌላ ሰው ላይ ነበረው ሰው እኔ ጋር ሰላሳ ሰከ- ሰላሳ ደቂቃ ነው የጀመረው።
ኦኬ፣ ሀምሳ ሶስት ሰማንያ አይደለ?
አ መጀመሪያ ጽሁፍ ነበር ስልክ ትንሽን ግን ፍጥነት የለውም። አቤት፣ በርገር ፕላስ ነው አይደለ?
እ
በርገር ፕላስ።
አዎ በርገር ፕላስ እሺ፣ አንዴ ጠብቀኝ። hello፣ እ
ማን ነው cancel ያለ?
አይደለም መጀመሪያ እንዳለው ስልክ ዝግ ተዘግቶ ነበረ ስልኩ ቢሮ ነው ቢሮ ነው chick ነች የደወለች እንደዛ- እ?
እንደ- አላለችህም እንደዛ cancel አላልኩትም እያለች ነው።
እንዳታነሳው እንዳታነሳው customer ምግቡ ቦታ እንዳታነሳው ቀየረ customer ቦታ ቀየረ አልካት። ከዛም በኋላ አላልኩም አላልኩም አላልኩም ስልኩ አንዷም ልንገርሽ ከፈለግሽ ማለት ነው ትደውልልሃል- ትደውልልሃለች አንዴ። እሺ
እ ሰባ ሶስት መጨረሻ ነው ትደውልልሃለች። ሰባ ሶስት እና- ደርሶ አዎ ያንቺ ነው። ትደውልልሃለች። ቆይ እሺ እሺ